ሄላው ጤና ይስጥልን ቤስት ቤት
ኮንፈርም ለማድረግ ነበር ወደ እሺ ንገረኝ ዜሮ ዘጠኝ ሰባ
እሺ
ዘጠና ስድስት ዘጠና ስድስት
ሰባ ዘጠና ስድስት ዘጠና ስድስት ዘጠና ዘጠኝ
ስንት ብር ነው
አርባና ሰላሳ መሰለኝ
እሺ ልልክ ሰላሳ ሺህ እና አርባ ሺህ አዎ
ወደ ቴሌ ብር ነው። አንተ ነጌታውን ነው አይደል? ሁለቱም ወደዛ ነው።
አዎ ወደ ሁለቱም ወደዛ ልጅ እሺ ጠብቀኝ አንዴ።
እሺ
ይኸው ሁለቱንም approve አድርጌልሃለሁ። ትንሽ ደቂቃ ጠብቀው ይገባል። እሺ አይ እሺ፣ እናመሰግናለን።
እሺ